ሄላው ጤና ይስጥልን ቤት ቤት
ገቢና ወጪ ጥያቄ ነው።
ምን አልከኝ? አባት ገቢና ወጪ ጥያቄ ነው።
እሺ ዊዝድሮ ፈልገ ነው።
ወደ ለማድረግ ወደ ዳሽን ባንክ ምን አልከኝ?
ሶስት መ- ወ- ወደ ዳሽን ባንክ ያደረገው ውድድረዋል ዊዝድሮ ስንት ብር ነው?
ውድድረዋል ሶስት መቶ ሀምሳ ዳሽን ባንክ ሶስት መቶ ሀምሳ
አ፣ ዳሽን ባንክ ያልደረሰም ንገረኝ። እሺ የቤት ቤት ቁጥርህን
ይሄ ቁጥር ነው። እዚህ ቁጥር ዜሮ ስድስት ዜሮ አምስት እሺ በቃ ይሄ ከሆነ ሊልክ
አ፣ እሺ። ወደ ዳሽን ባንክ
እሺ ሊልክ እሺ መቼ ነበር ያረከው?
ትናንት ማታ
ትናንት ማታ
እህ
እሺ እሺ ጠብቀኝ። እሺ እያየሁልህ ነው።
እሺ እሺ እየጠበቀ ነው።
እንትኑ ነው ይገዛልኛል። አሪፍ ነው።
አይ አይ አሪፍ አይደለም። ይሻ ይሻ ይሻ ቢት ነው። አሪፍ አይደለም። ስፔሻል ነው። ስፔሻል ቤስት ቢት ሄሎ
ቤስት ቢት ነው። ቤስት ቢት መቼ ነበር ያረከው?
ትናንት ማታ
እሺ
አንድ ጊዜ ሶስት መቶ ነበረ። አንድ ጊዜ ሶስት መቶ ሀምሳ ነበረ። ሶስት መቶው ወለከረ ድር ደረሰ።
እሺ እያየሁልህ ነው። ሶስት መቶ ሀምሳ እና
አ ሶስት መቶ ነበረ። ሶስት መቶ ደረሰ። ሶስት መቶ ሀምሳ አልደረሰም።
እዚህ ጋር ሶስት መቶ ሀምሳ አለ
አ ሶስት መቶ ሶስት መቶ አለ ሶስት ሶስት መቶ መቶ አለ፣ ገብ- ድረስ።
ገብቶልሃል። ሶስት መቶ ብሩ አ አይቼ ነው አይቼ ነው። ልክ ነው እሱ።
እኮ ሶስት መቶ ገብቶልሃል አይደለ?
አ ገባኝ።
ሶስት መቶ ሀምሳው ነው ያልገባው።
አ አው
እሺ ያው
አይ ከስ አትማካ ምን ማን- ነበር አደን ነው አደን አደን ሰይድ ነው ስምህ?
አዲስ ሀሰን አ ወደ ዳሽን ባንክ ነው ያልከው?
አ አለ እሺ ይገባልሃል። ትንሽ ጠብቀው
እሺ እሺ ይገባል አለ ወደዚህ አካውንት ይገባልሃል። እሺ በጣም